hello ይመስልኝ እ ከዊ እግዚአብሔር ይመስገን።
ከ We Plus Solution ነው የምደውለው። ዊ እሱ ፕላስ ምን ነበር እ አንድ ምን ነበር?
እ አንድ application develop አድርጓልና እዛ application ውስጥ የተለያየ service ኦች አሉበት የሚሰጡ። አንደኛው የእናንተ ኮስሞ ቤት ነው መሰለኝ አይደል?
እ እ ኮስሞ ቤት ኮስሞ እሺ እ ስቶራችን እዛ ላይ እንድታስተዋወቁበት ነው እ እና እዛ ላይ እንድትመዘገቡ ነው። አሁን ላይ ምዝገባ እያደረግን ነው። በነፃ ነው ምዝገባ።
አይ ምን ብር አለና ብለሽ ሰው ብር የለውም።
ለዛ ነው አዎ ብር ስለሌለው አሁን እኮ ኢትዮጵያ ከስራለች። ምን ዋጋ አለው ብለሽ ነው።
አዎ። ግን እንደ አማራጭ ምናስተዋውቅም የለም።
አዎ፣ እዛ ላይ ምንም እ፣ ምዝ- አሁን ላይ ክፍያ ስለሌለው እዛ ላይ ተመዝግባችሁ promote እንድታረጉበት ነው። እቃዎቹ customer ም የሚፈልግ ሰው እንዲያገኛችሁ ማለት ነው።
እሺ እሞክራለሁ።
እሺ፣ እ፣ link ኡን ልላክልሽ የ application ኑ አይ Play Store ላይ ያለ አይደለ?
ምን አልሽኝ?
Play Store ላይ ያለ አይደለ?
አዎ።
በቃ እዛ ላይ ያለው አወርዳለሁ።
እሺ፣ እሺ። አመሰግናለሁ።